Hello ጤና ይስጥልኝ ቃል ኪዳን ከብት ቤት ምን ልርዳዎ
withdraw አስራ ሶስት ሺ አምስት መቶ withdraw አድርጌ ነበረ አልደረሰኝም።
የመቼ ነው?
ትላንትና ነው።
እሺ፣ በስልክ ቁጥር ነው?
አዎ እሺ፣ አንዴ መስመር ላይ ጠብቁኝ። እሺ አስራ ሁለት ሺ አምስት መቶ ብር ነው።
አዎ ሰዎች ነው።
ወደ አንድ ሺ አርባ ስድስት ሀያ ስድስት ዘጠና ሰባት ሰባ ሶስት ስድስት
እ ሰባት አላችሁ። አዎ እኮ አንድ ሺ አራት መቶ ስልሳ ሁለት ስድስት መቶ ዘጠና ሰባት ሰባት መቶ ሰላሳ ስድስት አዎ
እሺ አሁን confirm አድርግልዎታለሁ። process ላይ ነው ይገባልዎታል።
እሺ እሺ መልካም ቀን። ሄሎ